እንጂ እነሱ ሌላ ወይዘሮ ፌቨር ወይዘሮ ፌቪ ቃሉ ፌቨን የለችም። መልእክት አለች
ፌስቡክ ላይ የተመርካም ፕሮግራም ሚል ተዘ- ተመዝግበው ነበር እና ወይ ስትመጣ ደውዪልን ንገሪልን።
ምን ምንድን ነው ያልሽ? ፌስቡክ ላይ ምን ተመዝገባ ነበር?
የ summer camp ለልጆች ትምህርታዊ ፕሮግራም የሚል ተመዝግበው ነበረ።
እሺ፣ ይነግርልሻል።
እሺ፣ እናመሰግናለን።